hello hello ሰላም ነው? hello ሰላም hello hello ሰላም ናት? እግዚአብሔር ይመስገን። ይሄ ጉዞ እንትን ነው አይደል? የጉዞ እንትን ነው አይደል? ምንድን ነው የሚባለው? የ የመንገድ መንገደኛ አይደለ? ደውለን ስላጠናችሁ ነው። ቅድም ከዚህ ከ ወደ አዋሳ ለመሄድ እንትን ለማድረግ መረጃ ፈልገን ነበር ከእናንተ ዋጋውን እና ለአስር አመት ልጅ እና ደግሞ የአምስት አመት ልጅም አለን እና ሶስት ቲኬት ነው አይደለ? ስንት ቲኬት የሚያስፈልገን? እ እሺ የአስር አመት ግማሽ ነው። ምን አልሽኝ? ናቴ እሺ እሺ